አብሮች ልኝ ሰኞ ሽንኩርት ይዤ ነበር እና እስካሁን አልመጣልኝም።
ሰኞ order አድርገው ነው?
አዎ እሺ ትናንት ከቢሮ ተደውሎሎት ነበር ማታ ላይ?
አልተደወለም።
እሺ order ያደረጉበትን ስልክ ቁጥር ይንገሩኝ።
አስራ አንድ እሺ ሰባ አራት እሺ
እሺ ቆይ አስራ አንድ ስልሳ ስምንት ስልሳ ስምንት ዜሮ ዜሮ ሰባትን create ተይው።
የተደረገው በዚህ ነው?
አይ ሌላ ልንገርሽ እሱን ታየውና create የተደረገበት ነው አዎ።
የሚነግሩኝ። እሺ እሺ።
ዜሮ
አስራ አንድ እሺ ስልሳ ስምንት እሺ ስልሳ ስምንት እሺ ዜሮ ዜሮ
driver ኦቹም አልደወሉሎትም?
አይ እነሱ ደውለው ከዛ እንመጣ ብለው እ፣ ሳይመጡ ቀርቶ ነው።
መቼ በነጋታው ነበር የደወሉት?
ማክሰኞ ዕለት በሀያ ዘጠኝ ነው አይደል ሽንኩርትን order ያደረጉ?
አ order የት አድርገን ነበር በነጋታው አይደል location ኡ?
የሚመጣው? በነጋታው አዎ፣ ልክ ደውለው ነው። የት ነበር location?
እ፣ ኮተቤ ወሰን በይው በቃ ወሰን ሂልሳይድ ጋር ሂልሳይድ እሺ።
ትምህርት ቤት አለ እሱ ጋር አ፣ እሺ ይቅርታ በጣም ነገ መቀበል ቤት ነው location የመል- የሙሉት አዎ እቤት ነው።
ለነገ ላስተላልፍሎት ይቅርታ በጣም እሺ እሺ ነገ እንልካለን እሺ እሺ እሺ እናመሰግናለን መልካም እሺ ቻው።
ቀን